ሄሎ ሰላም እንዴት ነህ?
አለና ተስፌ አማን ነው brother።
አለሁልሽ አባ ጠፍተሃል ጠፍተሃል።
አለሁ አለሁ ተስፌ ሁሉ ሰላም?
አቦ አንዱ እኮ ሀምሳ ብር አስገባሁለትና ተስፌ እሺ ከዛ ወዲያው ከስልኩ ላይ ወሰዱበት። አሁን ወዴት እንደገባ ይናገራል። አ?
ይቻላል። ነ- ስልኩን ንገረኝ።
እሺ ዜ- ዜሮ ሰባት ዜሮ ሰባት
ቆይ አንዴ። ዜሮ ሰባት ዜሮ ሰባት እሺ አስራ ስምንት አስራ ስምንት ስልሳ ስድስት ሀምሳ አምስት
ስልሳ ስድስት ሀምሳ አምስት አዎ
ኦንላይን ከዋን ነው የሚለው ዊዝዶ ያደረገው እኮ የእናንተ cashier
እኮ ወደ እኛ cashier ነው በ- በ- በ- በ voucher ነው ወይስ አይደለም። just ከ account ኡ ላይ ዝም ብለው ዊዝዶ ነው ያደረጉበት።
እሺ፣ የእናንተ cashier ነው።
እሺ፣ እሺ።
እሺ እሺ ቃል